ጤና ይስጥልኝ ቤስት ቤት
እናት ነህ ተዋራን አቤት ከሻውት ካንስል ማለት ፈልጌ ነበር እናት
ሄሎ ሄሎ አይሰማም ይቅርታ ውድድሩ አድርጌ ያልከኝ በ- በቮቸር ካሻውት ብዬ ነበር እና በቻፓ ማለት ፈልጌ ካንስል ልትይልኝ ነበር እ፣ ካንስል ሳይሆን እ፣ እስኪ እ፣ መጀመሪያ እንዲመለስ።
ቼክ ላድርገው አንተ ነው የምትመልሰው እንዴት እንደምትመልስ አ- እንትኑን ልነግርህ እችላለሁ
አይ cancel የሚለው ስትመልሰው option አይሰራም እ።
ከ- አዎ ስትመልሰው ወደ non-withdrawable balance ነው የሚገባብህ ማለት እኮ መልሰን ለማውጣት የተወሰነ game መጫወት ይጠበቅብሃል
it's okay ችግር የለም እንደዛ እንዴት ይመለስ እንደምትመልስ ልንገርህ እሺ account history ውስጥ ትገባና voucher history የሚል አለ አዎ ቮቸር እኮ እሱ history የሚል ላይ start start እና end date ኡን አስተካክለ search ስትለው ይመጣል voucher code ማለት ነው ስድስት digit voucher code ይመጣልሃል አ እሱን code copy አድርገህ አ ወደኋላ ትመለስና deposit የሚለው ውስጥ ገብተህ አ voucher የምትለዋን ትመርጥና ቮቸር አ ላይ ኮዱን ታስገባና deposit ትለዋለህ ከዛ ወደ ቤስት ቤት account ተመላሽ ይሆናል
እሺ እሺ እናት ሞክረውና እምቢ ካለ ቴሌግራም ላይ አዋራን step ኦች እንልክልሃለን ከፎቶ ጋር እሺ እሺ እሺ